hello ጤና ይስጥልን ደንበኛችን ከቪዛ ኢትዮጵያ ጥሪ ማዕከል ነው የምንደውለው።
እሺ
ሰሞኑን SMS ደርሶታል ከቪዛ
ከየት
ከቪዛ SMS ደርሶታል ሰሞኑን?
አይ አልደረሰኝም ኧረ እሺ ልንገሮት፣ የያዙት የመለያ ቁጥሮት ነው የደንበኝነት።
ቆይ እስክሪብቶ አልያዝኩም እናቴ ቆይ ዳኒ ትበይ ዛሬ ዳኒ ዳኒ እስክሪብቶ አልያዝክም ቶሎ በል እሺ ንገሪኝ ያዝ አርባ ዘጠኝ አርባ ዘጠኝ
ሀያ አንድ ሀያ አንድ ሀያ ስድስት አርባ አራት ሀያ ስድስት አርባ አራት እሺ የቪዛ መለያ ቁጥሮት ነው ደንበኛችን።
እሺ እሺ እናቴ እናመሰግናለን። መልካም ምሽት።
እሺ እኔም አመሰግናለሁ